hello ጤና ይስጥልኝ። ቁርጥ አዘን ነበር ካዘዝን ሳምንታችን አርብ ነው ያዘዝን።
አርብ ያዘዙት አልመጣም።
እስከ ዛሬ ድረስ አልመጣልንም።
ትናንት ደውለው ታውቀው ነበር።
ትናንት ደውለን ዛሬ ይመጣል ብለውን ነበር።
እሺ ስልክ ቁጥር ይንገሪኝ። ላይ check ላድርግ።
ዜሮ ዘጠኝ አስራ አንድ
እሺ
ሀምሳ ሁለት እሺ
ስልሳ እሺ
ሀያ ሶስት
ፍቃዱ ነው አይደለ? ሽንኩርት ሰላሳ ኬጃዊ ይመጣል። ቸርችል መልካ ነው አይደል? location አዎ። ግን online check እያደረግን ነበር፣ ሹፌሩ ጋር አልደረሰም እና already ይሄ የቆየ order ስለሆነ ያ ኮድ ምናምን አይደርሳችሁም። የ driver ስልክ ልንገራችሁ።
እሺ
እሺ ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት ሰባ ስድስት
ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ ዘጠና ዘጠኝ ዜሮ ዜሮ አዎ ሸምሱ እርግጠኛ ይባላል።
ነሽ ይመጣል?
ይደውልለት። አዎ ወጥቷል ዛሬ።
እሺ እሺ
እሺ አንዴ ቆይ ጠብቂኝ፣ እየደወልኩ ነው በሌላ ስልክ። ብዙ ጊዜ ሳም እያሉ ያስቸግሮናል እንጂ ተቀደምን ለሌላ ጉዳይ መጥቶ ይሄ ሹፌር ደውዬለት ነበር።
እሺ
ምክንያቱም ለበዓል ነው የምንፈልገው። ሽንኩርቱም ዛሬ ካልመጣልን ደግሞ ትርጉም የለውም። ቀደም ብለን ያዘዝነውም ለዚህ ብለን ነበር።
አዎ ይቅርታ በጣም ግን ዛሬ እርግጠኛ ሆኜ ነው የምነግሮት ወጥቷል።
እሺ አምነንሻል። እሺ አንድ አንድ ይኸው እየደወልን ነው።
እሺ ይቅርታ እሺ ችግር የለም።
መጣ። እሺ እናቴ አመሰግናለሁ። እሺ እሺ እሺ እናመሰግናለን።
መልካም በዓል።
እሺ መልካም በዓል።